ገንዘብ ነበረኝ ሀይል የያዘው እና ታውቂያለሽ ነው የሳሪሱ ነው ዳይ አዎ የሳሪሱ ሀይል የሚባል ሀይሉ ታጡ እንዴ ታጡ ቦርደሩ እሱ እሱ ሀይሉ በቃ ሰዓት ግን ሄዶብኛል።
ደውለህ ግን ልክ አሁን ሰላሳ አምስት ደቂቃው ስለሆነ ገና ወይስ እነግርልሃለሁ በቃ እሺ፣ ከደረስኩኝ ደረስኩኝ።
ግን ቶሎ ለብሎ ካልሆነ
እሺ፣ እነግርልሃለሁ እሺ፣ እሺ